hello ወይዬ ሚኒሊክ ከአለም አቤት።
order ይዘህ ነበር አይደለ?
አዎ ይዣለሁ።
እሺ ምንድን ነው የሆነው? አልታዘዝንም እያሉኝ ነው ብለኸኛል አይደለ?
አልደረሰም ነው ያሉኝ። አልታዘዝንም ሳይሆን አልደረሰም።
አሁን ደግሞ አልታዘዘም ብል እያሉኝ ነው አልከኝ እኮ ቅድም ደውለህ አይደል እንዴ?
አይ ነው አልታዘዘም ሳይሆን ትዕዛዙ ተሳስቶብናል ነው ያሉት። ላገናኝሽ።
አገናኘኝ እስኪ ስልካቸውን ማግኘት አልቻልኩም።
እሺ አንድ ደቂቃ ብቻ እየወጣ ነው ደረጃውን።
እሺ አንዴ አገናኘኝ እሺ ቶሎ።
እሺ እሺ፣ ቆይ አንዴ አንዴ ታገሽኝ። እሺ፣ እሺ ደረጃ እየወጣ ነው።
አይደለም ቆይ አንዴ
እ እሺ ቆይ መደርሷል። እንቻ እንቺ እንቻ ዋረ ሄሎ
ሄሎ ሄሎ ሄሎ አለማ አቤት።
ፋርምስ ነው ሰሚት ነው።
አ እሺ ከቪው ዴሊቨሪ ነበር በኦርደር ነበር 89 84 63 ሮስተር ቺክን ሌግስ አንድ ታዛችሁ ነበር አይደለ?
አ እሺ ምን ነበር
እ እ አ፣ አልደረሰም ብሎኝ ነበር።
አይ ነግሬዋለሁ። አጋጣሚ እኔ ስልክ አላየሁትም እና ሆነ እሺ።
አስር ደቂቃ ይወስድ ነበረ ለዛ ነው እም?
እና ደውዬለት ነበረ።
እሺ አሁን ስለዚህ ታዲያ ምን አሁን አይነት ነገር- ደርሷል። አይ ደርሷል።
ደርሷል?
አሁን ይኸው በቃ በቃ መውሰድ ብቻ ነው።
እሺ
ሄሎ ወይዬ እ፣ ያ አሳውቂያለሁ። ሰዓቱን አሳውቂያለሁ፣ ግን ዜ ሊያልቅ ነው almost ውሰድላቸው። እሺ አንዴ እና አ፣ ትደውልልናለህ።